ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጨፍር ነበር። ትናንት አለፈና ዛሬ ሁሉም ቀረ ያ ያለፈው ፍቅር ከሚወዳት ጋር ትዝታው ሲያቃጥል ናፍቆቱን በተራ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትናንትና ቀርቶ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትናንትና ቀርቶ አቤት ትላንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጨፍር ነበር። ትላንት አለፈና ዛሬ ሁሉም ቀረ። ያኔ የዛሬ ዓመት ነበር ስንዋደድ በጣም ስናስቀና ላየን ሰው በመንገድ አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ትርት ሆነ ትላንት አለፈና Tratere bion Kol teni yebelan Temesken yalneu Uhan yetetan Tratere bion Kol teni yebelan Temesken yalneu Uhan yetetan